Hello سلام عاصم halo.
ويا السما Oye, ሰላም ሰላም ነው?
እንዴት ነህ?
እግዚአብሔር ይመስገን ሁሉ መልካም።
እግዚአብሔር ይመስገን።
ከሐዋሳ ካምፓኒ ነው የምደውልልህ።
ኦኬ እሺ፣
ብርኩታዊት እባላለሁ።
ኦኬ እሺ። አዎ አዎ፣ እንዴት ነህ?
አለ እግዚአብሔር ይመስገን።
ኖቲፊኬሽን ይገባልሃል እንዴ ታስክ?
የእንትን የክሊክ አፕ እም አሀ assign ስደረግ ይገባልኛል።
አዎ፣ አሁን የሆነች ስራ assign አድርጌያለሁ።
okay እሺ፣ የጥገና post design ናት። እስከ ዓርብ okay የምታልቅ check አድርጋት።
እሺ እሺ።
እሺ፣ አይዋል።
እሺ። እ፣ ሌላ አለ እንዴ እጅ ላይ post design ኦች?
አይ የእንትን እግረ መንገዱን ባቲን ከቡሄው ጋር የበዓል ይሰራ ብለውኛል። እሱን ነው አ።
የምሰራው።
ለአዲስ አመት የእሱ ነው ያለው እግረ መንገድ በዛ ነው የተሰጠኝ ከቡሄው ጋር አ ከቡሄው ጋር አ በቃ አሪፍ። እንዴት እየሄደልህ ነው?
እኛውን እየሰራሁት ነው አሁን ሎጎ እንትን እያሳለጥከው አለ ነው?
ማስተካከለው እ፣ እሱን ከነሱ ጋር እያካሄድኩት።
በቃ አሪፍ።
እሺ እሺ፣ okay።
እሺ ቻው።
ሰላም አምሽ።
እሺ ደህና ነኝ።
ቻው።
እሺ ቻው።